good morning ኪራ ተረድኩ speaking ቅድስት ጤና ይስጥልኝ። ጉስቶ ሬስቶራንት።
አዎ ጉስቶ ሬስቶራንት።
እሺ ከአሪፍ ፔይ ነበር የምደውልልዎት። ሎዛ እባላለሁ።
እሺ እሺ በ POS ማሽኑ ለተወሰነ ጊዜ ምንም አይነት transaction የፈጸመው አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበረ ደንበኛችን።
hello
አቤት ደንበኛችን እሺ፣ ምን ነበር? ምን ልታዘዝ?
እ፣ በ POS ማሽኑ transaction እየፈጸማቸው አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር።
በምን በየትኛው POS?
በአሪፍ ፔይ POS ማሽን አ፣ አሪፍ ፔ ብዙ ጊዜ እንትን ከ እያለ ስለሆነ ነው ምን ያው ሆነ?
customer ጋር እሺ አይለ ነው።
በምን ዙሪያ ደንበኛችን?
አሁን እንትኑን POS ኡን ከተው የለም በጣም late ነው። ቶሎ እንደ ሌሎቹ እንትን አይለለንም።
እሺ ካርድ ለዛ ነው።
ካርድ ሲከቱ ነው እ፣ ያስቸገሩት?
አዎ
እሺ እ፣ ምን አይነት የተለያየ ካርድ ሞክረውበታል?
አ- ማለት ያው customer ጋር አንድ ሁለቴ ከሞከርን በኋላ እንደዛ ካለን ቁጭ አድርገ ነው በሌላ ነው የምንሰራው። ለዛ ነው እሺ ስለዚህ ካርድ ካስገቡ በኋላ late ይሆናል process ለማድረግ ማለት ነው።
አዎ በጣም late ይሆናል።
እሺ restart አድርገው ሞክረውታል ደንበኛችን?
አ- አልሞከርነውም። እኔ ያው customer ጋር ስለሆነ አንዴ ይዤ ሄድኩት። እኔ አ፣ እኔ ያጋጠመኝን ነው የምነግርሽ። ሌሎቹ ደግሞ ያጋጠማቸውን አላውቅም።
እሺ እና ለዛ ነው እሺ ደንበኛችን POS ማሽኑ አካባቢዎት ላይ ካለ restart አድርገው ይሞክሩልኛል።
እሺ ቆይ እሺ ለእንትን ልስጥልሽና ለእሷ እየነገርሻት restart አድርገው cashier ኡ እሺ እሺ ደንበኛችን
ሄሎ
አሉ መስመር ላይ ደንበኛችን እሺ
እ፣ POS ማሽኑ አካባቢዎት ላይ አለ።
አዎ አለው እሺ እ፣ restart አድርገው ይሞክሩ። restart ያድርጉትና ከዛ በኋላ ካርድ ከተው ይሞክሩልኛል።
ከዚ POS ማሽን የያዛል እንደ እንትን ATM የያዛል
ይቅርታ አቅራቢያችን ላይ ATM የለንም ማለት አልያዝም ይዘን አልገባንም።
እሺ ስለዚህ ATM ሲከቱ ብቻ ነው የሚያስቸግሮት late የሚሆንቦት።
አዎ ብዙ ጊዜ እና ስልክ ይጠይቃል። እኔ አሁን cashier ዋ ነኝ more እነሱ communicate የሚያደርጉት waiter ኦች ስለሆነ ከ customer ኡ ጋር እሺ POS ኡን ይዘው ይለው እነሱ ስለሆነ የሚያስከፍሉት ስልክ ይጠይቀናል። እንደዚህ አይነት process customer ኡን ለመጠየቅ ይከብደናል ምናምን ሲሉ እንደውም የሆነ ጊዜ የሆነ ሰው መጥቶ እሺ፣ የራሳቸውን ቁጥር ያስገቡት አሊያም ደግሞ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስምንት ብለው ያስገቡ ብለው ነግረውን ነበረ።
እሺ እንደዛ ሲሉ እንደውም እንደዛ አድርጉ ስላቸው አራ ስንት ሰዓት ሙሉ አንድ POS ይዘን እዛ ልንቆም ነው ይሄኛው ቀላል እያለ ብለው ዘመንን ነው ይዘው የሚሄዱት ማለት ነው። ዘመን active ስለሆነ ወዲያው ነው በቃ እንትን የሚሏቸው እሺ
እና እንደዛ አይነት system ስለሆነ ስልክ ምናምን እኔ እንጃ late ሆነብን ነው የሚሉት። እኔ ብዙ ጊዜ እንደውም እንናገራቸዋል እዚህ ጋር እንዳለ ArifPay ተቀምጠው ለምንድነው ሌላ ይዛችሁ የምትሄዱት ምናምን ስላቸው late ነው እሺ።
ይሉኛል waiter ኦቹ ማለት ነው። ለዛ ነው እሺ ደመኝ እሺ ደንበኛችን wallet ስ
ምን wallet ያስቸግሮታል?
አይ በቴሌ ብር አያስቸግርም ማለት ያው ከሚጠይቀው process አንጻር ነው እንጂ ምንም አይነት ነገር ያ- እንትን አይልም አያስቸግርም።
እሺ ደንበኛችን፣ ስለዚህ ካርድ ሲከቱ ነው late የሚሆንቦት። wallet ተጠቅመው አያውቁም?
አዎ wallet ም ይጠቀማሉ፣ ሁሉንም ይጠቀማሉ። ስልክ ይጠቅ- ይጠይቃል ስለሚሉ ነው። አሁን አዲስ customer ሲሆን ስልክ ይጠይቃል POS ኡ በራሱ ማለት ነው።
እሺ
እና እኔ customer ን እ፣ ስልክ መጠየቅ አንፈልግም ነው የሚሉት። ማንኛውም ማስተናጋጅ አሁን ስልክ እኛ መጠየቅ አን- አን- አንፈልግም process ስላለው አናስከፍልም ነው የሚሉት።
እሺ ደንበኛችን key download አድርገው ሞክረውታል?
እ፣ ሞክረውታል።
key download አድርገው ሞክረውትም አልሰራ ብለውታል።
አዎ ማለት አሁን ላይ እየሰራላቸው አይደለም አዎ አዎ፣ transaction ከመፈጸመው በፊት key download አድርገው እምቢ ብሎታል አይደል ማሽኑ?
ይመስለኛል። እኔ እንጃ ያው እነሱ ስለሆነ communicate የሚያደርጉት አዎ።
ብዙ መረጃውም የለኝም እነሱ ጋር።
እሺ ሁሉም ካርድ ነው ማለት CBE ም፣ አቢሲኒያም ሁሉም ነው late የሚሆንቦት?
አዎ እንደዛ ነው የሚሉት እነሱ እና መልሰውት ሌላ ነው ይዘውት የሚሄዱት ማለት ነው። customer ጋር ይዘውት ይሄዱና ከዛ አዎ።
እምቢ ሲላቸው ተመልሰው መጥተው ሌላ POS ነው አንስተው ይዘው የሚሄዱት።
እሺ ደንበኛችን ወደሚመለከተው አካል አስተላልፍሎታለሁ።
እሺ በቅርቡ መልስ ያገኛሉ። እሺ እሺ መልካም እሺ፣ መልካም መልካም ቀን ላንቺ።
መልካም ቀን ይሁንልዎት። ለእርስዎም እሺ፣ አሜን አሜን።
አሜን።